zero generation history, tradition.
ያው አቤ ሰላም ነው።
ጤና ይስጥልኝ።
እሺ
ቤት ቢት ላይ አግኝቼ
ምን ነበረ?
በእንትን በጫማ ከአዋሽ ብር ሁለት መቶ ዲፖዚት እሺ አድርጌ ነበር።
ስልክሽን ንገሪኝ እናት። ዜሮ ዘጠኝ ዜሮ ዘጠኝ ዜሮ ሶስት እሺ ሀያ እሺ ሀያ አንድ ሰባ ሰባት ኮድ ልኮልኝ ወጥቷል ብለዋል፣ ግን deposit ኤ ላይ አልገባም። አሁን መቼ ነው?
አሁን አሁን ያገባሁት ሀምሳ ብር ብቻ ነው ያለው የሁለት